ተራራ መራራው ይጣፍጣል ልቤ አንተን አንተን ይላል ጌታዬ ከአንተ ጋራ ሸለቆም ይሁን ተራራ መራራው ይጣፍጣል ልቤ አንተን ይናፍቃል እረፍት ነህ ለአእምሮዬ የኔ ጌታ ኢየሱስዬ ያንተን ፍቅር እወደዋለሁ ነፍሴን በእጅህ አኖራለሁ እረፍት ነህ ለአእምሮዬ የኔ ጌታ ኢየሱስዬ ያንተን ፍቅር አደንቃለሁ ነፍሴን በእጅህ አኖራለሁ ኢየሱስ ከአንተ ጋራ ሸለቆም ይሁን ተራራ መራራው ይጣፍጣል ልቤ አንተን አንተን ይላል ጌታዬ ከአንተ ጋራ ሸለቆም ይሁን ተራራ መራራው ይጣፍጣል ልቤ አንተን ይናፍቃል ደስታና ሰላሜ እርካታ የእውነት በቃ አንተ ብቻ ነህ ለእኔ ሕይወት ማለት የመኖርን ትርጉም የምታብራራልኝ አንተን ሳስብህ ነው ልቤ የሚያርፍልኝ ደስታና ሰላሜ እርካታ የእውነት በቃ አንተ ብቻ ነህ ለእኔ ሕይወት ማለት የመኖርን ትርጉም የምታብራራልኝ አንተን ሳስብህ ነው ልቤ የሚያርፍልኝ